ነው። ሰላም ጤና ይስጥልኝ።
አብሮ ይስጥልን። በአንድ ቲም ተበልጭ ነበር።
እሺ ትኬት አይዲ ወይም ካሸር ኮድ የሚለው ንገረኝ።
ዘጠና ስድስት
የቅድሙ ሰባ ልጅ ዘጠና ስድስት ሰባ
ዘጠና ስድስት ሰባ
ሁለት ሀምሳ
እሺ ይኸው አብረች ይልሃለሁ። ያው ሎስት ነው። እሺ
እሺ ልስጣቸው እሺ አባቴ። አዎ አዎ lost ነው። አይ lost ነው።
እ ሎስት ነው።
ማ- አንድ ቲም ነበር ነው odd ኡ ምናምን ነው አይ አይደለም።
እ odd ኡ odd ኡ ነው።
odd ኡ ከፍተኛ ስለሆነ ነው።
ኦ- ዝቅተኛ ስለሆነ ነው። ሀያ ስድስት ነው odd ኡ። ለ lost ላደረገው ስታካፍለው ደግሞ ከሀያ በታች ነው የሚመጣው። ለዛ ነው።
እሺ እሺ አባቴ፣ ስለደወልክን አመሰግናለን። መልካም ቀን።